Hello hello
hello hello hello ጤና ሰላም።
ይስጥልኝ ነግሮች ነኝ ሰላም ኖት አደናለ እንዴ ከዊፕላስ Solution ነበረ ምደውልሎት እሺ ባለፈው ሳምንት አውርተን ነበረና OK app ኡን register ስላላደረጉ እንዲያደርጉ link ልንልክሎት ነበረ
እ, OK እሺ በ text ወይስ ከ Play Store ዊፕላስ Solution Provider የሚለውን አውርደው እንትን ይላሉ ወይስ በ text እንልክሎት link ኡን?
እ, link ኡን ልክ- ልከሽልኛል መሰለኝ ካሁን ቀደማ አይ በሆነ አሁን እ, ቁጥር።
በእሱኛው ሳይሆን scan ማድረጉ ሳይሆን አሁን link ኡን ብቻ እ, እህም.
ወዲያው የሚያስገባችሁን ማለት ነው። ቀጥታ ወደዛ የሚያስገባውን።
ቀጥታ በዛ እሺ ይቻላል ላ- ላኪልኝ እሺ Right.
Thank you።
እሺ መልካም ቀን።
ምናምን መልካም እሺ ቀን።
አሜን እሺ እሺ